ጤና ይስጥልኝ ክፍል እሞክራለሁ እባክዎ ምንድን ነው? hello ይሰማኛል
ከሰዓታት በፊት ነው order ያደረግነው ባለሙያ እንዲመጣልን የባለሙያ ስልክ ተልኮልን አናገርነው ባለሙያው መጣ ብሎ ነበር እስካሁን አልደረሰም okay እሺ በዚህ ቁጥር ነው register ያደረጉት እኛ ጋር አይደለ አዎ ሌላ ከተማ branch ደውለን እንዳይሆን ብዬ እኮ ነው ይቅርታ ምናል እስካሁን ይደርሳል
እሺ ደውዬ ለባለሙያው ለባለሙያው ልደውልለት ቆይ ከዛ መልሰን እንደውል እሺ እሺ ክፍያውን ፈጽመናል ባለሙያም እንደ ተልኮሎት እንደደረሶት ተረጋግጧል
እሺ ግን አልደረሰም እኛ ጋር okay በ እኮ እንደዛ አድርገን ነበረ የ እንደደረሶት አረጋግጠን ነው ባለሙያው ያልመጣሉት አይደለ አዎ አዎ እሺ በዚህ ቁጥር ነው የተመዘገቡት ይቅርታ ስሙትን ማን ልበል ፍቃዱ እሺ እሺ እሺ አሁን መልሼ እደውላለሁ